Hello ሰላም ጤና ይስጥልኝ።
አብሮሽ ሰላም።
እግዚአብሔር ይመስገን ሰላም ነው።
Betting ቆርጬ ነበር አጋጣሚ እሺ አንድ ጨዋታ ብቻ አታወጣብኝ እና ደራሹ ሁለት ሺህ አንድ መቶ ሰላሳ ስድስት ነው፣ ግን በአራት አባዝቼ ነው ያወጣሁት።
Okay እስቲ እሺ cashier code ኡን አንዴ ንገረኝ።
እሺ አስ- አስራ አራት እህ
ዜሮ ዘጠኝ እህ ሀያ አንድ እህ አስራ ስምንት
እሺ ያው ገብቶልሃል። እሺ አሁን አባቴ
Check ላርግ አዎ ገብቶልሃል። እሺ አባቴ እሺ መልካም ምሽት።